አምና ፍቅር ጎቶ ካካን ከልቤ ላይ ሳይጠፋ ሳምባሬ ደሞ ሌላ ጋኛ አዲስ ገላ ለብሶ ይውትና ዛሬ ካካሌ ሳይጠፋ ሳምባሬ ካካሌ ካካሌ ሳይጠፋ ሳምባሬ ካካሌ አምና ፍቅር ቦቶኝ ካካን ከልቤ ላይ ሳይጠፋ ሳምባሬ ካካሌ ሳይጠፋ ሳምባሬ ካካሌ ደሞ ሌላ አገኘኝ አዲስ ገና ለብሶ ይወትና ታካለ ሳይከፋ ዘንባረ ታካለ ስንቱካዴ ነው እያልኩ ፎክሬ ያንን ጉራ ሁላ ጉራ ቀና አራገው ዛሬ ካካሌ ሳይከፋ ዘንባረ ካካሌ አምና ፍቅር ቦቶ ካካን ከልቤ ላይ ሳይጠፋ ዘንባሬ ካካሌ ሳይጠፋ ዘንባሬ ካካሌ ጃምቦ ደህና አገኘ አዲስ ገና ለብሶ ይዩትና ዛሬ ካካሌ ሳይጠፋ ዘንባሬ ካካሌ አልደግም ቃሌ ነው እያልኩ ፎክሬ ያንን ጉራ ሁላ ያንጉራ ቀናራደው ዛሬ ያንጉሬ
ተሸናፊ ላያድን ቃል ብቻ ምን ያረጋል ዛቻ ጉራ ብቻ ስልቻ ከልቀሎ ከልቀሎ ስልቻ ቦታ ቢለዋወጥ ወጥ ላይ ጥንቡልቻ ልቤ ዛሬም ወድ ልትሆን መተረቻ ታዲያ ምን አመጣው ያንን ሁሉ ዛቻ ጉራ ነው ካካሌ ካካሌ ሳይቀር ማሳባሌ ካካሌ ዳጋ ዳጋ ካካሌ ሳይቀር ማሳባሌ ካካሌ
ታላቅና ታናሽ ምላስና ሰንበት ጉራ ብቻ ያስደምጣል ስጋ ሞቶ ለሚቀበር ጉራ ብቻ ወርቅ ዘጋ ሳጥን ቁልፍ የሌለው መፍቻ ጉራ ብቻ ምን ያረጋል ወደዋለው ማለት ብቻ